አስልም አሊባባ
normal የቢሮ ስልክ የላችሁም? በጣም እኮ ነው የሚረብሸው ይሄኛው ስልካችሁ። አሁን እያወራሁሽ ነበረ ፋይፌል አንቺ ከሆንሽ ምናልባት ማለት ነው አዎ
እና አንድ ነጥብ አምስት ሁለት ሺህ ሁለቱ
አንድ ነጥብ አምስት ምን ሞተር ይፈልጋል?
አይ አይፈልግም።
እሺ የት ነው አድራሻችሁ? መስቀል ፍላወር ነው ፓስተር ፓስተር
ፓስተር
ፓስተር branch አችን ላይ ያገኙታል።
OK። ሌላ አድራሻ አላችሁ? ግን ይሄኛው ስልካችሁ በጣም ነው የሚያስቸግረው። የቢሮ ካለ ወይም ያንቺ ካለ ይሄ ነው አባት የስራ ስልካችን ሰማንያ ሁለት ሰላሳ አራት ላይ ነው የምንገኘው። ፓስተርና መስቀል ፍላወር ይገኛለን።
እኮ መኪና ያለው መስቀል ፍላወር አይደለም። አ- ፓስተር ላይ ያለው ፓስተር አዎ ፓስተር ሲመጡ እኛ አለን።
እሺ፣ አድራሻችሁ ተርምኑ ጋር ፓስተር አደባባይ ፊት ለፊት
እሺ። ግን ይሄ ስልካችሁ በጣም ነው እንትን የሚለው። ነገ እመጣለሁ።
እሺ እሺ ኔትወርኩን አባት ይስተካከላል። ይቅርታ በጣም